ጤና ይስጥልኝ ቪዲዮ ኢትዮጵያ ህይወት ነኝ። በቆምን ልርዳው?
አብሮ ይስጥልኝ። ከዋል ቃል ከቃሊቲ ዋልማት ነበር የደወልኩት።
እሺ በቆምን ልርዳው?
ድራፍት ማሽን ፓወር መስጫና መቀነሻዋ
አሃ፣ ጥርሷ ተበልታለች እና የወለቀች የአስቸገረች እየጠፋች
መቀነሻዋና መጨመሪያዋ አዎ፣ አዎ፣ ባልታለች።
አዎ፣ ጥርሷ ተበልታ በቆምን ቪዲዮ ኢዲዮት ነኝ ጋር
እ?
እሺ ቪዲዮ ኢዲዮት ነኝ ጋር ዛይ ምን ልንገርሽ
አይዲ የእርሶ መለያ ኮድ
የመለያ ቁጥሩ አል- እዚህ ማሽኑ ጋር ያለ ነው ወይስ
እሺ ቲን ነምበሮትን ያውቁታል?
ሲን ነምበሩ ነው የድርጅት ሲን ነምበር እ? ሌላ